የሚጓጓለት ቀን፣ ዘመድ ከዘመዱ የሚገናኝበት ቀን፣ የትዳር መጀመሪያ ቀን፣ የክብር ቀን፣ የሰው ልጅ መጸነሻ ሰርግ፣ መዋለድ በሰርግ፣ ሰው ከሰው መቀለያ ቀን፣ የሙሽሮች ልዩ ቀን፣ የኩራት ቀን፣ የደስታ ቀን፣ የሆታ ቀን፣ የጸጋ ቀን፣ ሰርግ፣ ጋብቻ፣ ትዳር ጋብቻ፣ ጋብቻ፣ ትዳር ጋብቻ
አሸብሽቡለት የደስ ደሱን